የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው በመገለጥ ተራራ ላይ የክብሩ ጸዳል ሲያበራ አይኖቼ ክብሩን አይተውታል ኢየሱስ በውስጤ ታትሞ ቀርቷል ጠላት ብዙ ቢል ምን ቸገረኝ የማመልከውን አውቃለሁኝ የማመልከውን አውቃለሁኝ የማመልከውን አውቃለሁ ቀንበሬ ሰብሮ የዳዘፈቴን እሱን ደምስሷል ነፃ ወጥቼ እንዳመልከው ሰላም ሰጥቶኛል እንደቃጠሉ ውስጥ ገብቶ ነው ኢየሱስ ፍቅሩ የሚያዘምረኝ የሚያረግ አይቼ ክብሮሙ መነቃበሉ ውስጤ ገብቶ ነው ኢየሱስ ፍቅሩ የሚያዘምረኝ የሚያረገኝ አይቼ ክብሩ አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው በመገለጥ ተራራ ላይ የክብሩ ጸዳል ሲያበራ አይኖቼ ክብሩን አይተውታል ኢየሱስ በውስጤ ታትሞ ቀርቷል ጠላት ብዙ ቢል ምን ቸገረኝ የማመልከውን አውቃለሁኝ የማመልከውን አውቃለሁኝ የማመልከውን አውቃለሁ ስሙ እንደሚፈስ ዘይት ነው ለኔ በውስጤ ፈሷል መልካም መዓዛ ነው ኢየሱሴ ፍቅሩ ማርኮኛል የራሴ አይደለው ከእንግዲህ እርሱ ነኝ እሱ ይግዛኝ በፈቃዴ ራሴን እሰጠዋለሁ ይጠቀምብኝ የራሴ አይደለው ከእንግዲህ እርሱ ነኝ እሱ ይግዛኝ በፈቃዴ ራሴን እሰጠዋለሁ ይጠቅምብኝ አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው በመገለጥ ተራራ ላይ የክብሩ ጸዳል ሲያበራ አይኖቼ ክብሩን አይተውታል ኢየሱስ በውስጤ ታትሞ ቀርቷል